ሄሎ
አለ hello፣
አቤት።
ሰላም ጤና ይስጥልኝ። ቴሌቪ
okay፣ ስለ ቼክ ማን ነው መሰለኝ ደነቀ ቴሌቪ ቴሌቪ
ቴሌቪዥን ነው?
አዎ ቴሌቪ game ነው። game ኦችን ሲጫወቱ ሽልማቶች አሉ።
okay ሀያ ስምንት አለና እስከ ሰላሳ ቀን መጫወት ትችላለህ ብለኝ ምናልባት አዎ መረጃ ኮ- አዎ፣ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና ሶስት ቁጥር ለመጫወት የሚል አለ። ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። እርሶ ባለው ትኬት game ኦችን ይጫወቱ፣ እድሎትን ይሞክሩ።
እ፣ ኮከብ
ዘጠኝ ሰማንያ አምስት መሰላል
ዘጠኝ ሰማንያ አምስት መሰላል። እሺ አዎ፣ game ኡን ይዩትና ግልጽ ያልሆነ ነገር ካለ መጠየቅ ይችላሉ።
እሺ እኔ እሺ፣ መልካም እድል። እሺ።
እሺ